ጤና ይስጥልኝ ቤት ዞራ ነው የመኩ የምለው
አዎ ሰላም ናችሁ? እንዴት ነው?
ማን እንዴት ነህ?
አዎ ትናንትና ደውዬ ነበር።
እሺ ምን ነበረ?
በቴሌግራም ላክ ተብዬ አንድ ስልክ የ deposit ነው
አይ account ለመክፈት ለመክፈት?
አዎ እንዲህ ብሎኝ
እሺ ምን ይልሃል ስትሞክር?
እ በቴሌግራም ላኩታ ምን ማን ነው?
እንደሚል ላክ ተብዬ ማን ነው ስምህ ቴሌግራም ላይ?
እ መሐመድ ቴሌግራም ላይ ማን ነው ስምህ?
መሐመድ ነገር ይላል
መሐመድ ነገር
እስቲ ወይ ድጋሚ ላክልን። መሐመድ አልመጣህልኝም። እሺ ድጋሚ ላክልንና check እናደርገዋለን።
አይ እሺ እሺ